ስለ ኢቴክስ የብራ መርጃ ማዕከል ባኮ ለዳ
አቦስጥልን ሰላም ነው።
እግዚአብሔር ይመስገን።
ከአዲስ አበባ ኮምቦልቻ ትኬት ፈልጌ ነበር ለመቼ ነው የፈለጉት?
ለነገ።
ለነገ አ
ሌሎት አንድ ደቂቃ ይጠብቁኛል።
እሺ፣ ችግር የለም።
የነገ በረራ ያለው ስምንት ሰዓት ከሀምሳ እና አስር ሰዓት ነው።
ኦ ስምንት ሰዓት ከሀምሳ እና አስር ሰዓት ነው የነገ በረራ እ የጠዋት የለም።
አዎ የጠዋቱ በቃ የዓርብ ትች ዓርብ የዓርብ እ የጠዋት
ዓርብ ጠዋት የጠዋት አንድ ሰዓት ከአስር ሁለት ሰዓት ከአስር አለ።
አምስት ሰዓት ከአስር ሁለት ሰዓት ከአስር አለ። ሁለት ሰዓት ከአስር ሁለት ሰዓት ከአስር አዎ
ለአንድ ሰው ነው አይደለ?
ሁለት ሰው ሁለት ሰው ነው።
አዎ
እሺ፣ አንድ ደቂቃ የሁለት ሰው ዋጋ ሰባት ሺህ አምስት መቶ ሁለት ብር ነው።
ሰባት ሺህ አምስት መቶ ሁለት